ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳህ
እንትን ሰሞኑን ትኬት አሸናፊ ነበርኩኝ።
ሰሞኑን
አዎ አዎ፣ ከትላንት ወዲያ ሆነ የበላሁት እንትን ነበረ። ብሩን ግን withdraw ሊያደርግ አልቻለም፣ ወደ እንትን ማለት ነው ወደ
መ- ራሴ መጀመሪያ check እናድርገው በዚህ ቁጥር ነው ይስጥልኝ አዎ አዎ አዎ።
እሺ አንዴ ጠብቅ ከት- ከትኬቱ ጋር የሚገናኝ ነገር አይደለም አይደል ባላንስ አዎ፣ ላይ ወደ- ጽፎ balance ላይ ተጻፈልህ ነበር አዎ ጽፏል፣ ግን ወደ ቴሌ ብር ለመመለስ ፈልጌ የተወሰነውን ብር አሀ።
እንደዛ እንትን አሉ ብሎኝ ነው።
ምን አለህ እ፣
በቃ ምንም ዝም ብሎ search ያደርግና ምንም አይመ- አይመልስም እዛው እንትን ይላል። ሁለት ሶስት step ሄድና አራት step ኦች ናቸው ያሉት። ያን ነው እንትን ለማለት ወደ ሳንቲፖ ነበረ በዛ ለመመለስ ነበር ወደ ቴሌብር
okay withdraw ለማድረግ ነው አይደል withdraw ለማድረግ ማለት ነው deposit።
okay ስድስት ሺ ዘጠኝ መቶ ብር አለው account ላይ አዎ አዎ።
እኮስ withdraw ስትለው ምንድን ነው የሚለው withdraw አማራጭ አለ አዎ አዎ አማ- ወደ ሲቢኢ ብርም እንትን አልኩኝ እንዲህ አለ። ወደ ቴሌብርም እንትን ለማለት deposit ኡን እንዲህ አለኝ የምፈልገውን ያህል ማለት ነው።
okay ራ- ወደ ራሱ ቁጥር ነበረ ልትልክ የሞከርከው አዎ አዎ አዎ
okay screenshot ትልክልኛለህ እንትን ላይ እ? እ?
screenshot አድርገህ ላክልኝ እ፣ ምን